አቅልሏል። ችሊ እንደዚህ ልንታለ እንዲ ከወንበሩ ለምሳሌ ለምሳሌ ከወንበሩ ላይ በቃ ታውልሽ ምን አስቀመ ምን አስቀመረኝ ሙዜ ይፈልጋል
ሄሎ ወይዬ ማር አቤት፣ እንዴት አደርሽ?
ደህና ማርቴ ሄሮት እንጂ ማርቴ ላይ ተዋራ ቆይቼ
አለ
ለቡና እ
ማርቴን እያወራሁ ነበር። ወደ ማርቴ ያገብኝ አዎ፣ ቀለም ደህና ነው። ሄሎ ሄሎ ሄሎ